ሄሎ
ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው?
እግዚአብሔር እንዴት ይመስገን ናችሁ?
አለን።
አለን፣ እግዚአብሔር ይመስገን። እ ቴሲ አላገኘውም። በዚህ ስል
ምን ነበረ?
ፈልጌው ነበር መኪና ልገዛ ፈልጌ
እ ምን አይነት መኪና?
እ የሆነ ፒክአፕ ዲቪኤስ የለጠፈ ታርጋ የለጠፈ ነው።
ስንት ነጭ ነጭ አለ
ስንት ቤት ታርጋ የለጠፈ
እ እ ስንት ቤት ታርጋ የለጠፈ ነው ያልከኝ?
B B ሰላሳ ምናምን እንደሚለው መሰለኝ ምን አይነት መኪና? ፒክአፕ ነው።
ነጭ በ king cab ነው። አዎ king cab ነው። king cab አዎ።
እሺ፣ ቴሲ ነው ከስንት ሲያስታውቀው የነበረ እሺ፣ ስልኩን ልንገርህ ዜሮ ዘጠኝ አስራ አንድ ትሰማኛለህ?
ዜሮ ዘጠኝ አስራ አንድ እ? እ?
ዜሮ ዘጠኝ አስራ አንድ ሀያ ስድስት
እሺ ዜሮ ዘጠኝ
አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና እሺ አስራ አንድ ዘ- እሺ
አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና
እሺ አስራ አንድ ዜሮ ዘጠኝ ዘጠና
አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና
አስራ አንድ ሀያ ስድስት ዜ- ዜ- ዜሮ ዘጠኝ ዘጠኝ ዘጠና ዘጠና አ
እሺ እሺ አመሰግናለሁ እሺ